ጤና ይስጥልኝ ብርቱ ቤት ሄሎ ሶማሌ ሶማሌ አለ ሶማሌ የለም
አይ ፖቸር አለ
ምን ነበር በቮቸር ዊዝድሮ አድርገህ ነው
ፖቸር ዊትድሮ አለ ባላንስ ነው ይሄ የቁጥር ፖቸር አልሰራም እንደ
ማለት
አልሰራም የቁጥር ፖቸር
hello እኔ ስልክ ሰጠኝ አስር ሰባ ሁለት ሰባ ስምንት ስልሳ አንድ ነው እሺ check ላድርግልህ አዎ እሺ አንዴ ቆይ ጠብቀኝ አሁን ንገረኝ ቁጥር ዜሮ ዘጠኝ
ምን ሰጠኝ እሺ
አስር አስር ሰባ ሁለት ሰባ ሁለት ሰባ ስምንት ሰባ ስምንት ስልሳ አንድ ስልሳ አንድ አዎ እሺ አንዴ ጠብቀኝ አንዴ ይቅርታ ትነግረኛለህ መልሰህ ዜሮ ዘጠኝ አስር
ዜሮ ሰጠኝ አይደለም ነው እኮ ሰጠኝ አስር ሰባ ሁለት እኮ ችግር የለውም እሱን ያስተካክላሉ አስር
ሰባ ሁለት ሰባ ሁለት ሰባ ስምንት ሰባ ስምንት ስልሳ አንድ ስልሳ አንድ withdraw ነው ያደረከው
የፎቸር አካውንት ስቶሪ ፎቸር ስቶሪ ነው ፎቸር ኮድ አርባ አንድ
እሺ ቆይ አንዴ ቼክ ላድርግልህ ፌልዶ ነው አለ እኮ
ያ ስንት ነበር ሁለት ሺ ሶስት መቶ ሰማንያ ብራ አዎ ዲፖዚት ነበር ያደረከው ፌልዶ ነው አለ እኮ ድጋሚ ሞክረው
ድጋሚ አይደለም ነው እኮ ይሄ ቆይ ዊትሮ ነው አካውንት ዜሮ ነው
አዎ እሱማ አካውንትም ዜሮ ነው ፎቸር አልሰራም ነው ምንድን ነው
ምን እያለክ ነው
ይሄ ፎቸር አልሰራም ነው ፋይል ከዛ አካውንት የገሰም ገባው ነው እኮ አይደለም ዜሮ ነው
እሺ እንትን ቴሌግራም ላይ ታወራናለህ
አዎ እስካን አለ እስካን እኮ በቃ ቴሌግራም ላይ አውራን ምን እንደምልክ ስክሪንሻት አድርገህ
አይ እሺ